hello ጤና ይስጥልኝ።
hello አቤት ሰላም ዋልሽ?
እግዚአብሔር ይመስገን።
እሸቱን ማግኘት ፈልጌ ነበረ እናቴ።
እሺ ምን ነበረ ጉዳዩት? ጉዳዩት ንገሩኝና ላስተላልፍልዎት።
እ፣ ከአንድ ገዳም ነበር የምደውለው በእናትሽ እሱን እሺ።
ቀጥታ ማግኘት ፈልጌ ነበር።
የቤተ ክርስቲያን ጉዳይ ከዚህ በፊት የተመዘገበ ነው?
no አይ አይደለም፣ እህም።
ከግል ጉዳይ ነበር።
በግል ጉዳይ እ፣
እ፣ አይ አሁን ከገዳም ስላሉኝ ብዬ ነው። በግል አዎ ጉዳይ ሆኖ በምን ጉዳይ ይንገሩኝና ላስተላልፍልዎት።
አይደለም። ያው የግል ጉዳይ እሱና ማውራት የምችለው ነገር እሺ ብዬ የግል ጉዳይ ከሆነ ኢሜይል ማድረግ ይችላሉ ወይም በሰባ አምስት በዜሮ ቁጥር ቴሌግራም ላይ ሀሳቦትን ይጻፉ ወይ ደግሞ ኢሜይል ያድርጉለት።
እ፣ እንደዚህ ቀጥታ ማግኘት አልችልም።
አዎ ቀጥታ ማግኘት አይቻልም።
እ፣ በእባክሽ ትተባበሪኛለሽ?
እ፣ ኢሜይሉን ልንገሩት።
አይ ስልኬ ለጊዜው በተነች፣ እሱን በጣም አልችልም።
እሺ ወይ ጉዳዩትን ነግረውኝ አስተላልፍልዎታለሁ ወይ ደግሞ እ፣ ኢሜይል ማድረግ ነው የሚቻለው።
እሺ ሚኒስትር እሸቱ ቀረጻ ላይ እና የተለያዩ ጉዳዮች ላይ ስለሚሆን ቀጥታ ማግኘት አይቻልም።
እሺ፣ ቀረጻው የት እንደሚኖር ቀኑን ትነግሪኛለሽ? ባገኘው እዛ።
እ፣ እሱን ማድረግ አይቻልም የኔ እመቤት።
okay፣ ምንም አይቻልም ማለት ነው?
አዎ
እሺ፣ thank you።
እሺ አመሰግናለሁ። እሺ